ሰላም ጤና ይስጥልን።
አብረው ስትለን ድራው አድርጌ
እሺ፣
አልገባለኝም።
መቼ ነው?
አሁን ነው ዛሬ፣ ቅድምም ብዙ ጊዜ ነው አረኩኝ።
እሺ፣ አሁን ስንት ብር ነው ያረከው?
አሁን የመጨረሻ ሀያ ሺህ ብር ነው።
ሀያ ሺህ ብር።
አዎ ይሄ ነው ቤስት ቤት ስልክ።
አዎ Şimdi. Anes kaydın bir abi. Yaras ne yaptın? O işte. Anne çok karas. Rozi. Paran? Kalem abi de paran.
ይሄ approve ተደርጎልሃል። አሁን ይገባል። እሺ፣ ስለደወልክ እናመሰግናለን። መልካም ምሽት።
hello። አይ ጥያቄ አለኝ።
እሺ፣
አይ ንግድ ባንክ ላይ ያወጣሁት እስኪ ስንት ስንት ጊዜ ነው? አስራ አስር ሺህ
አንዴ ሌላ መቼ? አሁን ነው
ቅድም አ ዛሬ ቅድም ነበረ ቅድም ነበረ ቀኑ ዛ- በዛሬ ነው።
ዛሬ ብዙ ነው ያለክ። አንድ process ላይ ያለ አለ። ገና በንግድ ባንክ ነው።
ያልገባ። አዎ፣ እስኪ ቆይ ንግድ ባንክ መሆኑን check ታድርግልህ።
እሺ
ሀያ ዘጠኝ አይ ንግድ ባንክ አይደለም፣ ሀያ ዘጠኝ ብሎ የሚጀምር ሰማንያ አምስት እሺ ዳሽን ነው እሱ። አንድ አንድ አለ እዛ ላይ
እም፣ አንድ ደግሞ እም።
revert አድርጓል።
ወደ ቤት።
አዎ
እሺ
አንድ አለ። አዎ አ፣ ወደ CBE ገባ።
ወደ CBE የገባ ስንት ነው?
አስር ሺህ አንድ ብር ብቻ ብቻ ነው። አ?
አንድ ነው እዚህ ጋር እየወለክ እኮ አንዴ
አንድ ብቻ ያረኩኝ አይመስለኝም። እሺ
ሁለት ነው።
ሁለት ነው። አ?
አዎ
በ- መጨረሻው እንትን account ኡ አ፣ አስር ሺህ ብሎ የሚጀምር
account ኡ አዎ አስር ሺህ ሰባ ሰባት እሺ መልካም ምሽት።
እሺ